ሰላም ጤና ይስጥልኝ። ቤት ሜከር የዋ ኮምነር
ሰላም ነው?
ሰላም ነው አለን። እግዚአብሔር ይመስገን። ምን እንስራ?
ዲፖዚት አድርጌ ነበረ እና ጉጅዶ አድርጌ ኮንፊርም ብሎ ቁጭ ብሏል።
ስንት ብር ነበረ? ቅታ አስራ አንድ ሺህ የቤት ቤት ቁጥሮ የደወሉበት ነው።
አዎ፣ በዚህ ቁጥር
እሺ፣ መስመር ላይ ጠብቁኝ። እሺ፣ ቼክ ያረክሎት ነው። የመቼ ነበረ? ዛሬ ነው።
ዛሬ ነው።
እሺ confirm ከማድረግ በፊት account ን check ማድረግ ስላለብኝ ነው። እሺ መስመር ላይ ጠብቀኝ አንዴ።
ነው የጠበኩሽ ነው?
እሺ አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት ነው የቴሌ ብር ቁጥሩ።
አዎ።
እሺ መስመር ላይ ጠብቀኝ አንዴ።
እሺ።
hello hello hello hello ደንበኛችን hello hello
አቤት።
እሺ ከ BestBet account ወጪ ተደርጎ ወደ ቴሌብር ቁጥሮ ገብቶሎታል። እሺ check ማድረግ እሺ።
ይችላሉ።
እሺ፣ thank እሺ እኛም እናመሰግናለን ስለደወሉ። መልካም ውድድር ነው።
መልካም መልካም መልካም።